hello ጤና ይስጥልኝ ቢስሪ hello እግዚአብሔር ይመስገን። ሰላም ነሽ?
እግዚአብሔር ይመስገን
እ፣ ትናንት ማታ እንዲህ እ፣ ብር ወጥቶ ነበረ። ከዛ ደግሞ በቴሌ ብር ጋር አልገባም።
withdraw አድርገህ ነው
አዎ እሺ በደወ- በደወልክበት ቁጥር ነው
አዎ፣ በዚህኛው እኔ- እና ደግሞ ሌላ ሌላ ሌላ ሌላ እኔ- እኔ ጓደኛ ደግሞ አለ።
እኮ አ- አሁን በዚህ ቁጥር ነው መጀመሪያ አዎ አዎ፣ በዚህ ቁጥር ጨምርበት።
እሺ አንዴ check ላድርግ ጠብቀኝ ስንት ብር ነበር
እሺ፣
ስንት ብር ነው አምስት መቶ ብር።
እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግልህ
እሺ
ትናንት ማታ ነው አይደል
አዎ አዎ፣ ሰ- ሰባት ሰዓት ማለት ነው።
ሰባት ሰዓት
አዎ፣ አንድ ሰዓት ማለት ነው።
እሺ pending ላይ ነው ያለው ለሳንቲምፔዎች አሳውቅልሃለሁ እሺ ትንሽ ቆይተህ check ታደርገዋለህ
እሺ፣ ለእኔ ደግሞ እንትን እየው እስኪ የእኔ ደግሞ ዜሮ ዘጠኝ እሺ አንዴ ጠብቀኝ እሺ
እሺ
ቤት ቤት ቁጥርህን አንዴ ትነግረኛለህ የዚህ ወደ ቴሌብር ነው አይደል ያደረከው
አዎ፣ ሰማ- ሰማንያ ሶስት ሰማንያ ዘጠኝ አይ የቴሌብር ቁጥርህን
አዎ፣ ዜሮ ዘጠኝ ሰማንያ ሶስት
አይ የመጀመሪያ አሁን ያልከኝን ሳይሆን መጀመሪያ ላይ ያደረከውን ዘጠና አራት መጨረሻው ነው አይደል
አዎ፣ ዘጠና አራት ዜሮ ዘጠኝ ሀያ እም
ሀምሳ ሁለት እሺ
ዜሮ ሁለት ዘጠና አራት
ዜሮ ሁለት ዘጠና አራት
አዎ
እሺ ሌ- ሌላም ቁጥር አለክ
አዎ እሱ ደግሞ አንድ ሺህ ብር ነው።
እሺ ንገረኝ ቁጥሩን
ዜሮ ዘጠኝ ሰማንያ ሶስት
ዜሮ ዘጠኝ ሰማንያ ሶስት ሰማንያ ዘጠኝ እሺ
ዜሮ ስምንት አስራ ስምንት
ትናንት ነው እሱ
አዎ በ- አይ በአንድ ላይ ነው በአንድ ላይ ነው አንድ እኮ ቀኑ ትናንት ነው ወይ አዎ አዎ ትናንት ማታ ማለት ነው።
እሺ አንድ ሺህ ብር ወደ ቴሌ ብር ነው አዎ ወደ ቴሌግራም مرة مرة يا نور بيد انت الله يطول اقرا عنه اسمه اقرا عنه اسمه اقرا عنه بس اقرا عنه انا ما قرأت عنه شوفوا بيي خرجوا سلا
እሺ አንድ ሺህ ብር ነው አይደል
አንድ ጊዜ
ይህም pending ላይ ነው ያለው ለሳንቲምፔዎች አሳውቅልሃለሁ እሺ ትንሽ ቆይተህ check አድርገው
እሺ እሺ ስለ ደወልክ እናመሰግናለን መልካም ቀን
እሺ መልካም ነው እሺ